ሄሎ ሄሎ
ሰላም ሆስፖል የሄዱ መልለ ጤና ይስጥልኝ።
ሶሪ ነህ?
አዎ ጥሩ ነኝ።
ከኢትዮ ችክን ነበር የደወልኩልህ። ሶሪ እሺ።
ስምህ ግን ሶሪ ነው? ጥሩ ጹ- ጹሪ ጹሪ ሱሪ ነው?
አዎ ሩይ የጸዳ ማለት ነው እኮ በተገ- በአማርኛ ጥሩይ ሲተረጎም።
ጥሩይ ነው?
አዎ ጹሪ ሲተረጎም በአማርኛ የጸዳ እሺ።
ማለት ነው።
እህ፣ እህ። እሺ ጥሩ።
በትግርኛ ደግሞ አ ጥሩ።
አ አ፣ የኛ እዛ አካባቢ የኛ ተወካይ ነበር አይደለ? ቅሬታ አቅርበ ነበረ። ዶክተሩን ትነግረኛለህ ስሙ ማን እንደሆነ?
ዶክተር ሲሳይ
ሲሳይ ነው አይደለ? ከእሱ ጋር አውርተሃል ግን አንተ በዚህ ጉዳይ አዎ አውርቻለሁ። አሁን ዛሬ መጥቶ ነበር።
መጥቷል እሱ?
አዎ እሺ ምን አለክ እሱ?
በቃ ቫይታሚን መድኃኒት ምናምን ሰጣቸው።
እህ፣ ይሄ ይሄ አት- ስጣቸውና ምንም ለውጥ ይመጣል ምናምን አለኝ።
እህ።
ከትናንቱ ከትናንቱ ዛሬም ይሻላል።
ስለዚህ በቅሬታ መፍትሄ አግኝተዋል። ከእሱ ጋር ተነጋግረ በቂ ሙያዊ ድጋፍ ሰጥተዋል። እሱ
አዎ ደህና ነው። ም- ድጋፉ ሰጥቶኛል። ግን በቃ በጫጩቾቹ ያለን አስተያየት የሰጣሁችን እንጂ እህም፣ እኛ ምክንያቱ ዶሮዎቹ በጣም ብዙ ስለሞቱ እንደዛ አይነቱ አዎ።
ዶሮዎች ምን ስለሞቱ አለ ከእሱ ለማያውቁ አሁን የሞቱን ጉዳይ?
እሱማ መ- ህማሙ ምናምን እነሱ አላወቁትም። ዶክተር ሚሊዮን መጥቶ ነበር።
መጥተዋል ሚሊዮን።
አዎ ዶክተር ሚሊዮን እሺ እና ዶክተር ሲሳይ ላይንም መጥቶ ነበር አለ አለቃው ማለት ነው።
አዎ።
እና ሁሉም መጥቶ ነበር። ግን በቃ ሪፖርት አድርገው እና ምናምን አሉኝ። ቫይታሚን እም።
ስጣቸው አሉኝ። ቫይታሚን እየሰጣችሁ ነው ያለሁት። ገዛ ምግብ ምናምን አይበሉም። እግራቸውን paralyze ይሆናሉ።
እህም፣ እህም፣ በዛ ነው የሚሞቱት። በቃ ዶሮቹ
እህም። እግራቸው ምን ይሆናል?
paralyze ይሆናል። በቃ
እም፣ እሺ፣ እሺ። አዎ፣ እሱ ጠይቀህ ነው። አመሰግናለሁ። መልካም ጊዜ